የሚሆን ቤት ጤና ይስጥልኝ።
ጤናስጥልን ሰላም ነው።
withdraw ብዬ ነበር አልገባልኝም።
withdraw እርግጥ አሁን ነው አዎ
በደወልክበት ቁጥር ነው።
አዎ
ባይዘው ቴሌግራም እየገባችሁ ሻሚድ ቴሌግራም አልፎ አልፎ ግቡ። ይሄን ያህል እንትን አትበሉ አይደለም። hello
አቤት ስንት ብር ነው ያልከኝ?
ሀያ ሀያ ሺህ ብር እሺ አሁን ገብቶላል። ቼክ አድርጎ እሺ